Hello ጤና ይስጥልኝ። Afriwork ነው ምንድን
Hello ጤና ይስጥልኝ።
አብሮ ይስጥልን።
post ያደረኩት ስራ ነበር እና ደጋግሞ reject እያደረገ ነው እና ምኑ ጋር እንደሆነ understand አላደረኩትም።
Okay decline የተደረገበት reason አብሮ አልመጣም።
መጥቷል ግን generic ነገር ነው። እሱን አስተካክዬም እንደገና አሁን reject ያደረገኛል። Emoji ምናምን ይላል። Emoji የለውም።
በምን company ነው?
በ private በዚሁ ቁጥር Private ነው። እሺ በምን position?
Internet cafe attendant ነው። Internet cafe attendant ነው።
Internet cafe attendant። እሺ ማን ነው? በማን ስም ነው የወጣው?
ሄኖክ ሄኖክ ነው።
ሄኖክ
እንትኑ ነው በዚህ ቁጥር ልንገርሽ፣ ቁጥሩ ስልኩ በዚህኛው ነው ይታየኛል፣ ችግር የለውም። Decline የተደረገበት reason ምን ነበር?
አሁን ያጠፋዋል መሰለኝ እና አሁን እያነበብኩ ልነግርሽ አልችልም፣ ግን የሚለው የነበረው tag ኦች ምናምኖች ይላል። Job description ለምሳሌ እንደገና job description የሚል ካለ ምናምን ይላል emojis ካለ ይላል። Capitalize በጣም capitalize የተደረጉ ነገሮች ይላል። Unnecessary ብዙ አይነት ነገሮች ያለው
Afternoon shift የሚለው እሺ፣ check ላድርገውና እንዴ ልደውልሎት።
እሺ